ሄሎ ሄሎ
አቤት አቤት፣ ሰላም ነው?
አም- አለን አለን አለን አለ ብርሃኑ ነው ስልክን የሰጠኝ።
እ አዎ ብርሃኑ
አዎ አዎ እሺ፣ አሁን ምንድን ነው የተበላሹትን ነገሮች አንድ በአንድ ንገረኝና solve እናደርጋቸው።
እ የተበላሹትን ነገሮች አንድ በአንድ ንገረኝና fix እናደርጋቸው።
አዎ አሁንማ እንትኑ ላይ ነው ኬኖ መጥቶ እያለማ
እሺ screen ኡ ላይ ቴሌቪዥኑ ጋር እንዲያጫወት እዚህኛው ደግሞ እንዲከፍት ነው። አሁን reverse እየሆነ እምቢ አለኝ።
እሺ፣ አሁን የሆነ keep change ምናምን ይመጡላል። keep change የሚል ከመጣ እ?
keep change በለው።
አ- አሁን ከፍተው ነበርና ቴሌቪዥኑ ጋር የለም። ከኮምፒውተሩ ጋር እሺ፣ ደግሞ keep change በለው። አልመጣማ ኪፕ ቼንጅ የሚል
እ ምን keep change የሚል ና አልመጣልን።
ምን አልከኝ?
በቃ ተው። አሁን እሺ፣ የት እንደከፈተ ንገረኝ። game ኡ
እሺ
የት ነው የከፈተው?
እ የት ነው የከፈተው?
አሁን ደግሞ እንትን ሆኗል። አሁን ደግሞ ቴሌቪዥኑ ጋር ያሳየ ቴሌቪዥኑና ኮምፒውተሩ ጋር ያሳያል።
ዋናው አብዛኛው ነገሩ እዛ ያለው የት ነው?
ቴሌቪዥኑ ላይ ደግሞ ይቆርጠዋል።
አብዛኛው ነገሩ ያለው የት ነው? ቴሌቪዥኑ ላይ ነው ኮምፒውተሩ ላይ?
ቴሌቪዥን ላይ ቁጥሩ ብቻ ነው ያን የሚቆጥረው አለ አይደለ?
ም።
ሳይምሩ ሲታይና ሌላው አያሳይም። ከዛ ከኮምፒውተር ግን ሙሉ ያሳያል።
እሺ፣ ቆይ እስኪ አንዴ እዚሁ መስመር ላይ እንዳዘጋው። እሺ
እሺ ቴሌቪዥኗ ዞሮ ዞሮ ሰላሳ ሁለት ናት።
አዎ
አዎ keep change በልልኝ እስቲ።
እ ኪፕ ቼንጅ Keep የሚለው change, ከመጣ እሺ።
አ አዎ በ- መጥቷል። ኪፕ ቼንጅ በለው እስቲ።
እሺ ብለነዋል።
እሺ በጣም አሪፍ። አቤት አንድ connection እያስቸገረ ነው። ልዩ ናት። ኢንተርኔት ነው system ኡ በያት። አሁን የተከፈተ
አሁን ቴሌቪዥን ቴሌቪዥን ላይ ከፍቷል። normal ነው።
አሁን normal ነው።
እንትን ላይ ኮምፒውተሩ ጋር ደግሞ የሉም እነዚህ application This PC ምናምን ነገር የለም።
እሺ
እነዚህ ጄኒክ ምናምን የሚለው እሺ የሱም ጌሙን የለም።
ዝጋ ውስጥ መዝጋት ትችላለህ? ጌሙን ዝጋ ውስጥ
ጌሙን ልዝጋው።
ዝጋው።
ተናሐጽ ወደ
ዘጋው።
ኦኬ ዘግተነዋል።
እሺ ምኖቹን ተዘግተናል።
ነው ወደዛ መፍ- መውሰድ የምትፈልገው? ይኸውልህ ምን ታደርጋለህ?
አሁን መሰለህ?
እነዚህ ጌሙን ከመክፈት ዚስ በፊት ፒሲ አሁን ሁሉም የለም። ዚስ ፒሲ ክሮም ምናምን እሱ ችግር ኤንጂን የለውም። ክሮም ኮንትሮል ምናምን ሲከፍት ምናምን የከፈተ።
ሁሉም የለም።
ክሮም እ?
የተከፈተ ክሮም ከፍቼዋለሁ እኔ የተከፈተ።
Chrome አሁን መጥቷል። Chrome መጥቷል። አሁን This PC እና game ኡ game ኡ ራሱ እዚህ አልመጣም።
እሷ ችግር የለውም። መጀመሪያ ላይ ግን ምን ታደርጋለህ መሰለህ? እዛ ጋር መቀመጡ እኮ ምንም ችግር የለውም እኮ እንደዚህ መነካካት ትችላለህ።
እ።
እኔ እየነካካሁት አይደለ?
አ አንተ mouse ዋን ወደዛ ወደዚህ አድርገህ መነካካት ትችላለህ። ዋናው ነገር cashier ኡ ላይ ስትገባ አሁን አ።
Chrome የከፈተው ወይ ከኮምፒውተሩ ላይ ነው አይደለ?
አ
ኮምፒውተሩ ላይ ነው የከፈተልህ አይደለ?
አ ይኸው አሁን እዚህ ጋር cashier ን ታስገባለህ። መጀመሪያ Chrome ን ትከፍታለህ። Chrome ን ከከፈትክ በኋላ
block እያለ ነው እና ይሄኛው እስቲ ምንድን ነው የሚለው ደግሞ ይህ ዝናቡ አላመጣ
አ block እያለ ነው። ዝናብ አላማጣ cashier ቱ ምናምን block ይላል user ኡ።
እስቲ ቆይ አንዴ፣ እሺ።
እም።
ፋይናንስ አናግራቸው ሱቁ ተዘጋቢ ነው የሚለው ሱቅ ተዘጋቢ ነው አይ እንትን ነው ፋይናንስ አናግራቸው
አ ተ- ተዘግቶበት ነው የፕሪንተር ድራይቨር አለው አይደለ?
አዎ አለው download ሆኗል።
የታል ቤትማን ማናጀሩ የለም የሚለው ማለት መሰለኝ። አ?
ቤትማን የሚለው application ኑ ማለት ነው። አንድ ጊዜ አትርክብ
ወረቀት አወጣ
እ ወረቀት ወረቀቷማ ሱዘሚንማማ ትንሿ አድርጋት። አዎ ወረቀት ወጥታለኝና እሺ
የመጨረሻዋ ትሆንልኝ ትንሽ
አንተ ግን ማን ነው ስምህ? ያኛው እኮ ደግሞ በ- በ- በ- ብርሃኑ አይደለም ማን እንትን አይደለም ዝናቡም አይደለም ሌላ ሰው ነው አልከኝ ደግሞ አለኝ ደግሞ ብርሃን አዎ ብርሃን እኮ ነው ሰጥቶኛል። ካሁን እኔ ብርሃን ማነው ነኝ እሱ አንተ?
ይባላል። ወረቀቷ በጣም ት- ትጠር እንትን የኬኖ ደቂቃ ሳ ማሳነስ ይቻላል?
ይሄ አይቻልም፣ አይታ- አይቻልም።
አይቻልም። እሺ። በቃ
ወረቀት ወጣለህ?
እ አሁን ወጥታለች እና ከዚች ያነሰችስ መውጣት ይቻላል መሰለኝ።
አይ እንትኑ መጀመሪያ እንትኑ የ game ኡ ነው። ይሄ ዝም ብሎ የ game ኡ ስላልሆነ ይሄ ምንድነው download የሚያደርገው አለ አይደል? ቤት ማሪቴ ማናጀር የሚለው አ እሱ ይለቅና download አድርጎ
አ ሲያልቅ ንገረኝ። እሺ
እሺ፣ በዚህ ልደውልልህ።
ደውልልኝ፣ ወይም ደግሞ 88 ዜሮ አራት ላይ ደውልልኝ። እሺ እሺ፣ እሺ፣ በቃ እሱ ሲያልቅ እደውልልሃለሁ። እሺ፣ እሺ እሺ።
እሺ።